ሰላም ጤና ይስጥልኝ ቺፕቺፕ።
ሰላም እንዴት ነሽ?
እግዚአብሔር ይመስገን።
እ በዚህ ቁጥር ትላንትና ድንች create አድርጌ ነበረ እና እህ
group leader ማለት ነው።
እሺ አንድ አንድ ሰው ተሳስቶ join አደረገ አስር ኪሎ እና ስልክ ቁጥሩን ፈልጌ ነበረ ብሩን ልመልስለት። ድንቹ ደርሶኛል።
ስልክ ቁጥር ይንገሩኝ እስቲ የእርሶን።
ዜሮ ዘጠኝ ሰላሳ አምስት እሺ
ሀምሳ ስምንት እሺ አስራ ስምንት ስልሳ አራት አስር ኪሎ ነው ያዘዘው።
okay። አያ- እርሶ አያውቁትም?
እኔ አላውቀውም። ስሙን ብቻ ነው የሚያሳየው፣ ስልክ ቁጥሩ ነው ያሳየው።
እሺ ምን ላይ ነው ገባ ያሉኝ? ድንች ላይ ድንች ላይ ያው ደስታ የሚባል ሰው
አዎ ደስታ። እሺ ዜሮ ዘጠኝ ዜሮ ዜሮ ዜሮ ዘጠኝ ዜሮ ዜሮ ያዝልኝ። እሺ አንዴ ይቅርታ።
ችግር የለም።
እ እ ዜሮ ዘጠኝ ዜሮ ዜሮ አርባ አራት አርባ አራት ሀያ አራት ሰባ ሶስት ሀያ አራት ሰባ ሶስት አዎ
እሺ አመሰግናለሁ።
እሺ እናት፣ እሺ መልካም ቀን።
እሺ